ጤና ይስጥልን ሄሎ ቪዛ ለምነሽ ነኝ ፓስፖርትን ምን አይነት የጉዞ መረጃ ልትሉት?
የጉዞ መረጃ ፈልጌ ነው።
okay እሺ ወዴት ሀገር ነበር መሄድ የፈለጉት?
እ?
ወዴት ሀገር ነበር መሄድ የፈለጉት?
እስራኤል እስራኤል ዱባይ?
እስራኤል okay እስራኤል ለምን ነበር መሄድ የፈለጉት?
ለጉብኝት
ኦኬ ከዛ ሀገር invitation letter የሚልክልዎት አለ ደንበኛችን?
እ?
ከዛ ሀገር invitation letter የሚልክልዎት አለ የግብዣ ወረቀት የሚልክልዎት አለ?
አ
okay ስለዚህ invitation ወረቀት ካለዎት እም እዚህ ሀገር process ኡን ማድረግ ይችላሉ ደንበኛችን።